hello, hello,
hello ይሰማል?
ይሰማል።
እሺ ቁጥር ልንገርሽ።
እሺ፣ ውጤት ማወቅ ንገረኝ።
ፈልጌ ነበር።
እሺ
አስራ ሶስት አርባ ሶስት እህ
ስልሳ ሁለት አርባ ሁለት
እሺ ይኸው ለ- አብርቼ እልሃለሁ። ያው lost ነው። እሺ lost ነው።
አዎ እሺ ሌላም ልንገርሽ።
እሺ ይቻላል።
አስራ ሶስት አርባ ሶስት እሺ ስልሳ አንድ አርባ ሰባት
አስራ ሶስት አርባ ሶስት ስልሳ አንድ አርባ ሰባት አዎ
እሺ ይሄም lost ነው። እሺ እንደዛ አባ እሺ አመሰግናለሁ።
እሺ እሺ አባ እሺ መልካም ቀን